ምራቅ እንዲቀለለሽ እንዴ አልገባኝም ንገሪኝ ውዴ ከልብሽ ከሆነ ነው ጉዴ ከጠፋሽ አንቺን መውደዴ አስታውሳለሁ ለመጨረሻ ስል ገና ከኋላ አቅፈሽ አው ስትነግሪኝ የልብሽ አስታውሳለሁ በስስት አይኖችሽን ሳይ በፍቅር ተካፈል አው ነጋችንን ስናይ አስታውሳለሁ ለመጨረሻ ስንገናኝ ከኋላ አቅፈሽ አው ስትነግሪኝ የልብሽ አልኩም ልርቅሽ አልፈለኩም አንቺ ግን ሄድሽብኝ ብቻዬን ጥለሽኝ ሳትሰሚ እኔ ከአንቺ ውጪ ሌላ አለም ሌላ አለም ሌላ አለም እኔ ከአንቺ ውጪ ሌላ አለም ሌላ አለም ሌላ አለም ምራቅ እንዲቀለለሽ እንዴ አልገባኝም ንገሪኝ ውዴ ከልብሽ ከሆነ ነው ጉዴ ከጠፋሽ አንቺን መውደዴ አስታውሳለሁ ለመጨረሻ ስንተያይ ከወትሮም ባሺ አው ነበረ ቁንጅናሽ አስታውሳለሁ የተለየሽለት ዋዜማ ሳቅና ደስታሽን አዋት መሲ መንገድሽን አስታውሳለሁ ለመጨረሻ ስንገናኝ ከኋላ አቅፈሽ አው ስትነግሪኝ የልብሽ አልኩም ልርቅሽ አልፈለኩም አንቺ ግን ሄድሽብኝ